በዓለም ላይ ስሙ ጎልቶ የሚደነቀው በዓለም ላይ ስሙ ጎልቶ የሚደነቀው እስቲ ታውቁ እንደሆን ፍቅር ምን አይነት ነው? ጥያቄ አቅርቤ ያለሁ መልስ ብትሰጡኝ ምን አይነት ነው ፍቅር ሰዎች አስረዱኝ። ጥቁር ነው ወይ ጠይም ወይስ የቀይ ዳማ? ዘርዝሮ የሚያስረዳኝ በእውነት ካለማ በዓለም ላይ ስሙ ጎልቶ የሚደነቀው በዓለም ላይ ስሙ ጎልቶ የሚደነቀው እስቲ ታውቁ እንደሆን ፍቅር ምን አይነት ነው? እጅግር ያለው እንዳይችል መራመድ ፍጹም በድን አርጎ ጭራሹን ሸመድመድ እያነጫነጨ አመል የሚነሳ ግዙፍ ነው ወይ ቀጭን ወይንስ ኮሳሳ